hello ሰላም ጤና ይስጥልኝ።
hello እንዴት ናችሁ?
እግዚአብሔር ይመስገን።
ሰላም እባክሽ በፊት order ያደረግናቸው ያልደረሱን እቃዎች አሉ። ስኳር፣ okay ማንጎ።
እሺ፣ በዚህ ቁጥር ነው።
አዎ እሺ፣ አንዴ check ላድርግልዎት።
እሺ
በስንት የታዘዙት ናቸው?
እኔ እንጃ ባለፈው ሳምንት ነው።
ኦኬ፣ ስኳሩ በኋላ እንኳን ከዛም በፊት ነው።
ማንጎ ብቻ ነው ከዛስ?
ማ- ማንጎ ባለፈው ሳምንት ነው።
ኦኬ፣ ማንጎ እና- በአስራ ሶስት ይመስለኛል
አዎ፣ በአስራ ሶስት ነው ያዘዝኩት አይደለ?
አዎ።
ስኳር ደግሞ በወዲያኛው ሳምንት ስኳር እንኳን የለም። አዎ፣ refund ነው የሚደረገው። እጥረት refund አድርጉ ነው ነግሬው ነበረ እኮ ዘጠኝ አዎ።
አርባ አራት ላይ ያለው ልጅ ላይ አዎ።
refund ወይ ብታረጉን ይሻላል።
እሺ፣ ማንጎውን ነገ መረከብ ይችላሉ? ለነገ ላስገባሉት?
ነገ አሁን ዛሬ ደግሞ ስድስት item ኦች አዘናል። አንድ ላይ ብታረጉልን ጥሩ ነበረ። ዝብርቅርቅ ያለ ነው። ቢሮ ስለሆን አስሬ መውጣቱም አስቸጋሪ ነው።
okay፣ አሁን አንድ ዛሬ እንትን ማድረግ አትችሉም።
ይሄ complain የገባው ከዛኛው ጋር አንድ ላይ ስለማይመጣ ነው።
ችግር የለም። የ complain ኡን አይደለም አሁን ዛሬ ያዘዝነውን ሰብሰብ ዛሬ አድርጋችሁ አንድ ታዘዘው ላይ ነገ ነው አስልኩልን የሚመጣው።
ማለት አንድ ላይ አዎ፣ እኮ ነገ ነው
ብትችሉ እ፣ ማንጎም በአንድ ሰው ለነገ ላስገባ።
ብታጡልን ሁለት ሶስቴ ከምንወጣ
okay፣ እሺ፣ እንደዛ እንሞክራለን።
ሞክሩ እስኪ እ?
እሺ፣
እሺ እሺ ማንጎውን ለነገ ማለት ነው። እንትኑ ደግሞ ማንጎም ለነገ አዎ፣ እንግዲህ እሱ በራሱ እንትን ይምጣ እንግዲህ እሺ፣ እና refund ኡን እ፣ እንትን አድርጉልን ካልተ- ካልመጣልን ለምን እሺ፣ አሁን ይደረግሎታል refund።
እሺ እሺ መልካም ቻው ቀን thank you